हेलौ હવે
હેલો હેલો આવે છે આવે ሰላም ጤና ይስጥልኝ።
આવስትልን ሰላም ና ሄሎ
እግዚአብሔር ይመስገን እግዚአብሔር በጣም ይመስገን።
አ ሄሎ
ሄሎ ይሰማኛል።
አይሰማም ስልኮት ስልኮት ይቆራረጣል። ይሰማኛል እኔ አባቴ
እሺ ያው እንትኑ በዚህ አንድ ሰው የህይወት ገጽ ምናምን በሚለው ምናልባት መጥረብ የሚቻልበት መንገድ ካለ እሱን ለመጠየቅ ፈልጌ
ምናምን ይቅርታ አልተሰማኝም።
አ ይሄ መስመር ምረጥ የሚለው አለ አይደል
ምንድን ነው የፈለጉት? ችግር የለውም እንዲያለኝ
አ የህይወት ታሪክ ለማካፈል አንድ ሰው ህይወት ለመቅረብ ፈልገው ነው
አ ታሪኮትን ላናግሩ ፈልገው ነው። እሺ ስሞትም አለ አዎ ይሄ ነው እሺ ማን አሉኝ? ስሞትን
ይሄ ነው
ድጋሚ ደውሉ። ይቅርታ
አቤት
ብዙ አልተሰማኝም። ለዛ ነው ማ- ማነው ስሞት?
ይሄ ነው
ይሄ ነው ይሄ ነው
አንዱ አለም
አድራሻ የት ነው?
አ ጎንደር
እሺ ስልክ ቁጥር ላይ ዜሮ ዘጠኝ
ምንድን የራሴውን ስልክ ነው ቁጥሮትን አዎ
አርባ ዘጠኝ እሺ
ዘጠና ስድስት
ዘጠና ስድስት
አስራ አራት አስራ አራት
ሀያ
እሺ እናመሰግናለን። እንደውላለን።
እሺ እሺ እሺ መልካም ቀን።